አብሮ ይስጥልን። ካሾርኮ ልንገርህ አብራልኝ እስኪ የሆነ ትኬት አስር ሀምሳ አምስት
አስር ሀምሳ አምስት ዜሮ አራት ዜሮ ሰባት
እሺ አብርቼ እልሃለሁ። እሺ አሁን check አድርገው።
እሺ ሌላ ይልኝ እሺ እንዲሁ ነው።
አስር ሀምሳ አምስት እሺ
ዜሮ ሶስት ሀምሳ ስድስት
ይሄም እንደዛው። እሺ ሌላ አለ?
እሺ አስር ሀምሳ አምስት
አስር ሀምሳ አምስት ዜሮ ሶስት ሰማንያ አራት
እሺ ሌላ
ጨረስኩኝ። አመሰግናለሁ።
ችግር የለውም።